Hello hello ሄሎ አይተና
አዎ አይሰማም ከጉዳይ ድርጅት ነበር የደወልኩልዎ።
አቤት ጉዳይ ነው የደ- ጉዳይ ነው የደወሉት።
ሄሎ ሄሎ አይሰማም?
አቤት አሁን ይሰማል
እሺ ጉዳይ ኦን ነው የደወሉት። አርሴማ እባላለሁ። ምን ልርዳዎት?
አዎ ስራ ለመቀጠር ነበረ
የምን ባለሙያ ነዎት?
ለኔ የጽዳት
ለቤት ውስጥ ነው?
እ?
ለቤት ውስጥ ነው?
አዎ፣ ለ- ለተመላላሽ አዎ የትኛውም ቦታ
እሺ ማን ልበል ስሞትን?
የሻወቅ አለሙ
ማን አለው?
ይሻረግ የሻረግ አዎ ይሻረግ አለሙ
እሺ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ሀያ ስልሳ ስምንት ዜሮ ዜሮ ሰባት
ዜሮ ዘጠኝ ሀያ ስልሳ ስምንት ስልሳ ስምንት ዜሮ ዜሮ ሰባት
የት አካባቢ ነዎት?
እኔ ወደ መሳለም የአማኑኤል አካባቢ ነው።
አማኑኤል ነው።
ያው አማኑኤል ቤተ ክርስቲያን አካባቢ
እሺ ሰርተውበት ያውቃሉ? በጽዳቱ
አቤት በጽዳት ሙያው ሰርተውበት ያውቃሉ? ምን ያህል ጊዜ ሰርተውበታል?
ሀገር ውስጥ በጽዳት ሰርቼ አላውቅም። አረብ ሀገር አረብ ሀገር ነው የሰሩት?
አዎ አረብ ሀገር ብዙ አመት አዎ።
በጽዳት ብቻ ነው? ምግብስ ማብሰል አይችሉም?
አይ ምግብ አልሰራሁኝም።
እሺ ስለ ጉዳይ መረጃ ከየት ነበር የሰሙት?
ከጓደኛዬ ናት የሰጠችኝ። ደውዪና እንትን በይ ብላ
መልካም እሺ እ ሙሉ መረጃዎትን ተቀብያለሁ። ነገር ግን ወደ ስራ ገበያውን ለመግባት አንድ ቀን በአካል ቢሮ መጥተው መመዝገብ ስላለብዎ ለቀጠሮ ደግሞ እኛ እንደውልልዎታለን።
ቢሮ መጥቼ መመዝገብ አለብኝ።
አዎ እ በተጨማሪም ቴሌግራም ቻናል አለን እና እዛ ላይም ደግሞ በመቀላቀል የተለያዩ ስራዎችን ማግኘት ይችላሉ። እድሜው ስንት ነው? ይቅርታ እድሜ አርባ
አርባ መልካም እሺ። ስለዚህ ቴሌግራም ቻናሉን በዚህ ልላክልዎት።
እ አዎ ዜና ቴሌግራም አሁን እንትን ብሏል ግን አወርድ
እሺ እሺ ልክልዎታለሁ በዚህ እሺ እሺ። መልካም ቀን።
አሚን ለሁላችን